Universitatea Pimoiului se va acumularea
ሄሎ
አቤት
የሆነ ብር አስገብቼ ነበር አሪፍ ፔይ ላይ ግን ከቴሌ ብር ላይ አስገብቼ ነበር ወደ እናንተ አካውንት ላይ ባላንስ የለውም ይለኛል።
እሺ ከቴሌ ብር ወዴት ነበር ያስገቡት?
ምን አልሽኝ?
ከቴሌ ብሮ ተቀንሶ ወዴት ነበር ለማስገባት የሞከሩት?
ወደ አሪፍ ፔይ
በአሪፍ ፔይ በኩል አድርገው ወዴት account ነው? ወይ ወደ- betting ከሆነ betting አዎ
እሺ የ betting ኡን ስም ይንገሩኝ
ኩዊክ ብር
እሺ ለምኛችን ስንት ብር ነበር?
አራት መቶ ብር
እሺ ቴሌ ብር የሚጠቀሙት አሁን በደወሉበት ቁጥር ነው?
አዎ በዚህ ቁጥር ላይ እሺ የተመዘገበበትን ስም ይንገሩኝ።
የሮም ሲሳ አለሙ
ሜሮን ነው ያሉኝ።
የሮም ሲሳ አለሙ
እሺ የሰጡን መረጃ መዝግበናል። አሁን የእኛን ስልክ ቁጥር እንስጦትና screenshot አንስተው ቴሌግራም ላይ ላኩልን።
ምን አልሽኝ?
አሁን የእኛን የቴሌግራም ስልክ ቁጥር እንስጦትና screenshot አንስተው ቴሌግራም ላይ ላኩልን።
ከ text ኡን የቴሌግራም የቴሌብሩን
የቴሌብሩን መልእክት አዎ።
እሺ እሺ እሺ ቁጥሩን የያዙ ዜሮ ዘጠኝ ዘጠና ሁለት
ዘጠኝ
መስመር ላይ ያሉ አዎ ዜሮ ዘጠኝ ዘጠና ሁለት እ አስራ ሶስት
እ ዜሮ አንድ እ ሀምሳ አምስት
ሀምሳ አምስት እሺ አዎ በዚህ ቁጥር ይላኩልን። ሌላ ምረዳውት ነገር አለ?
ይህ ብቻ ነው።
እሺ ስለ ደውሉ አመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት ያሉትን አስተያየት ያስቀምጡልን። አመሰግናለሁ።